በደሙ ላስዋበሽ በደሙ ላኖረሽ ሰንደቅ ዓላማችን ኑሪ እየመሰከር ኑሪ እየመሰከር ሀገርና ሰንደቅ ነጻነት ከሌለ የሰርተው ማረፊያ ወልደው መቅበር የለ ሰንደቅ ነች ሃይማኖት፣ ዓላማ ነች እምነት፣ አርማ የለይ ዜጋ የለውም ነጻነት። አናሳፍርሽም፣ ታሪክ ይወቅሰናል። ዜጎችሽ ዋርድያ ዘቦነ ቆመ ዘቦነ ቆመ አበዋ ፍሬም ይበራል በሳትም ይጽናናል ብርቁም ይልቁም ይደንቃል እንደ ቆመች ያበስራሉ በመኖሯ ይኖራል እንደ ቆመች ያበስራሉ በመኖሯ ይኖራል የሶስት ሺህ ዘመን የደምያት አሻራ ምልክት የተስፋዬ ጸጋ የለም ሀገር የታሪክ መስታወት ሰንደቃችን ኑሪ ኑሪ ኮርተሽ አፍሪ ሰንደቃችን ኑሪ ኑሪ ኮርተሽ አፍሪ ሸልሞ በደሙ ላስዋበሽ በደሙ ላኖረሽ ሰንደቅ ዓላማችን ኑሪ እየመሰከር ኑሪ እየመሰከር አበው በደማቸው ያቆዩት ቅርሳችን የክብር የነጻነት ምልክት ልብሳችን ኩሪ በአረንጓዴው በቢጫው በቀይሽ እናልፍ የሚተካል የሚሞት ከክብርሽ ከቀስተ ደመናው እኩል አብረቅርቀሽ ስንተ ዓለም ኑሪን እየተውለበለብሽ እየተውለበለብሽ ባንቺ ጥላ ተከለሽ አርማችን ተለይ ሰላም ተስፋ ተገናት ባንዲራችን አለንልሽ አደራችን ውርሳችን ባንዲራችን አለንልሽ አደራችን ውርሳችን ሶስት ሺህ ዘመን የደምያት አሻራ ምልክት የተስፋዬ ጸጋ የደም ሀገር የታሪክ መስታወት ሰንደቃችን ኑሪ ኑሪ ኮርተሽ አፍሪ